ሄሎ
ሄሎ ይሰማል?
ይሰማኛል።
ለአሁን ነው ያልኩት። ለአሁን ለአሁን እሺ ታካሚዎችን ኦክሲጅን ይፈልጋል። በምን ሁኔታ ላይ ነው ያሉት?
አይ ኦክሲጅን አይፈልግም። normal ነው።
እሺ ቁጭ ቁጭ ብሎ መሄድ ይችላሉ ወይስ ተኝተው ነው?
ተኝቶ ነው ተኝቶ ነው ተኝተው ነው። እሺ አዎ፣ ተኝቶ ነው። ቁጭ ብሎ መሄድ አይችልም።
እሺ አንድ ሂሳብ ልስራ እና ላሳውቀው።
እ ሁለት ሺህ አራት መቶ አይደል?
እሺ ከተመረከበ ማን ልበል ስሙትን?
ሀሊሞ መሐመድ አሊማ እሺ
I think ከሁለት ሰዓት ከሶስት ሰዓት በፊት ነው መሰ already ሄዱ።
በቃ እሺ አሁን እልክልዎታለሁ። አሁን እልካለሁ። እሺ አሁን እልካለሁ። እሺ አባ